service ዳንኤል ነው የምረዳዎት።
እሺ መኪናዬ ጎማ ሰንስቶብኝ ነበረ።
እሺ የጎማ ችግር ነው።
አዎ
ከመኪናው አጠገብ ኖት?
አዎ እዛው ነው።
የደወሉ ስልክ የእርስዎ ነው?
አዎ እኔ ነው።
እባክዎ ስሞትና የመንጃ ፍቃድ ቁጥሮን ይንገሩኝ።
እሺ ሳምራዊት እባላለሁ። የጎም- የመንጃ ፍቃድ ቁጥሬ ደግሞ ሀያ ሁለት አስራ አራት ነው።
መኪናው የት አካባቢ ይገኛል? እ፣ ሳምራዊት
እዚህ አያት አካባቢ ነው የሚገኘው የተባበሩት ጋር
እ- እሺ ሳ- እሺ ሳምራዊት እ፣ ከመካኒካችን አንዱ አቶ ሲራቅ በሀያ አምስት ደቂቃው ሲደርስልዎታል። እባክዎ በትዕግስት ይጠብቁን።
እሺ
ስለደወሉ እናመሰግናለን።
እሺ አመሰግናለሁ።